ሄሎ ሰላም ጤና ይስጥልኝ ቤት ስሜት ከላይ ዋክለቦ
ቦነስ እንድትሄልኝ ፈልጌ ነበር።
ይቻላል። እሺ
አስራ አንድ ሀምሳ ሰባት
አስራ አንድ ሀምሳ ሰባት አስራ አንድ ሰባ ሁለት
አስራ አንድ ሀምሳ ሰባት አስራ አንድ ሰባ ሁለት
እሺ ስልሳ ብር ገብቶልሃል። እሺ ቦነስ አለው።
ስልሳ ብር አዎ እሺ እሺ እናመሰግናለን ስለደወልክ። ደንበኛችን መልካም ቀን